ሁለት ሶስት ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን ከቺፕቺፕ ነበር የምደውሎት ወይዬ እናት እ እንቁላል order አድርገው ነበር የፈረንጅ እንቁላል አዎ አዎ ግን ያው warehouse እጥረት እ ስላጋጠመን ያው የሚገባበትን ጊዜ ስለማናውቀው ይጠብቃሉ ወይስ እ ተመላሽ እናድርግሎት እስከ ሰኞ እጠብቃለሁ ለሰኞ እሺ እሺ ሰኞ ለሰኞ ከዛ በፊት ከመጣ አልፈልግም እ ስልሽ እሁድም ቅዳሜም አልገባም ነገ ለሰኞ አዎ።
ግን እፈልጋለሁ በቃ እሺ እስከ ሰኞ ያው ሊገባ ይችላል በቃ እስከ ሰኞ ከገባ አዎ።
ለሰኞ ለማክሰኞ እግር የለውም በገባ ብቻ ግን ቅዳሜና እሁድ ብቻ እንዳይመጣ እሺ ቅዳሜና እሑድ እርሶ ቢሮ አይገቡም አይ አልገባም እሺ እሺ ስለዚህ ከሰኞ እስከ ማክሰኞ ያለው ይምጣ በቃ እሺ እሺ እናመሰግናለን